ኧረ ኳሱ hello ጤና ይስጥልኝ። እንዴት ነህ?
ማታ ትናንት ማታ withdraw አድርጌ ነበር ብር
okay ስንት ብር ነበረ?
ስምንት መቶ ብር ከምሽቱ ስምንት ሰዓት ገደማ እሺ አድርጌ ነበር በንግድ ባንክ account ኤ ማለት ነው።
እሺ እስካሁን process ነው እንጂ የሚለው balance ኤ አላስገባልኝም።
okay አሁን በደወሉበት ቁጥር ነው?
አዎ አሁን በደወልኩበት ቁጥር ሁለቴ ሶስቴ አመልክቻለሁ። እስካሁን ግን solution የለም።
አዎ processing ሲል ምንድን ነው? በቻፓ ነው አይደል? ወጪ ያደረጉት ቻፓ ጋር በቻፓ ስለቀረ ነው ነው።
ወጪ ያደረኩት።
እም፣ በ- ገንዘቡ አዎ።
ቻፓ ጋር ስለቀረ ነው እና እኛ ደጋግመን ሪፖርት እያደረግንላቸው ነው እሺ
እና እነሱ አይተው አንድ በአንድ review አድርገው ሁሉንም approve ያደርጉታል። ቀስ እያለ ይገባል።
እስከምን አ- አሁንም ሪፖርት ላድርግላቸው፣ ችግር የለውም።
እሺ ሪፖርት አድርግልኝ እያየሁት አባ።
ነው። እሺ ችግር እ?
የለውም፣ ሪፖርት አደርግሎታለሁ።
አይ- አይተኸዋላ?
አዎ አይቼዋለሁ። ስምንት መቶ ብር አዎ እ፣ ለስድስት ሀያ አምስት ጉዳይ ምናምን ነው እንደው የሚለው ትናንት አዎ ለሊት ነው።
ማ- አዎ አዎ ትናንት ማታ ነው።
አዎ እሺ እሺ፣ ሪፖርት አደርግሎታለሁ። አሁን እሺ እሺ፣ ስለደወሉልን አመሰግናለሁ። መልካም ምሽት።
መልካም